anlattım döktüm. ሰላም ሄሎ ሰላም፣ እንዴት ዋሉ?
አለን። እግዚአብሔር ይመስገን። እንዴት ናችሁ?
አሜን፣ እግዚአብሔር ይመስገን።
አለን። የት ነው ትምህርት የሚሰጠው? ስልጠናውስ?
ኦኬ፣ መረጃ ፈልገው ነው።
አዎ እሺ፣ ዳታ እየመዘገብኩ ስለሆነ ስሞትም አልበል።
እ እ data እየመዘገብኩ ስለሆነ ስም ማን ልበል።
ሮቤል ግዛቸው
ስልክ ልውሰድ። ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር አርባ
አርባ ስልሳ አንድ
ስልሳ አንድ ስልሳ ሶስት ትንሽ ቆይተሽ ነኝ። ስልሳ አንድ ስልሳ አንድ ስልሳ ሶስት ስልሳ አንድ ስልሳ ሶስት
አዎ እሺ፣ ማስታወቂያው ምን ላይ ነው ያዩት?
በተለያየ ቲክቶክ ላይ ም፣ እሺ፣ ዩቲዩብ ላይ አድራሻ የት ነው?
የእኔ ሰሚት
እሺ፣ በኦንላይን ነው በአካል ነው መማር የምፈልጉት?
እስቲ ሁለቱንም ባቀው ደስ ይለኛል። ኦንላይንም ሆነ በአካል ኮርሱ የሚሰጠው በአካል ከሆነ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክሶች ህንፃ ላይ ነው።
okay ሰኞና አርብ ነው ትምህርቱ የሚሰጠው ከአስራ አንድ ተኩል እስከ አንድ ተኩል ነው ትምህርቱ የሚሰጠው okay
ለ- ለሁለት ሰዓት ለሁለት ሰዓት ማለት ነው። ኮሜዲያን እሸቱ የሚያስተምረው አጠቃላይ credit hour ኡ ሀያ credit hour ነው። የአንድ ክሬዲት አወር ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳ credit hour ን በሀያ credit hour ክፍያችን አስራ አምስት ሺህ ነው ማለት ነው። በአካል ከሆነ የሚማሩት
አስራ አምስት ሺህ ክፍያችን አስራ አምስት ሺህ ነው። አዎ በኦንላይን ደግሞ ከሆኑ ኮሜዲያን እሸቱ ነው የሚያስተምረው።
እ፣ ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ በሳምንት ሁለት ቀን እንልካል- ን- እንልካለን። እርስዎ አ።
ማየት ከጀመሩበት ሰዓት ጀምሮ ለሀያ አራት ሰዓት ብቻ ነው link የሚሰራው?
የሚሰራው። ከዛ በኋላ ይጠፋል። አዎ
በ- በዩቲዩብ ነው።
በኢሜይል ነው የምንልክለው እኛ
okay okay በራስዎት ኢሜይል አድራሻ ማለት ነው።
okay እሱስ ምን ያህል ነው?
ክፍያው ሀያ credit hour ነው የምናስከ- የምናስከ- የምናስተምረው ግን እስከ መጋቢት ሁለት ድረስ ሰላሳ አራት percent discount አለ። ክፍያችን አስር ሺህ ብር ነው ማለት ነው።
okay በ- በኢሜይል የሚላከው ማለት ነው።
አዎ። በትምህርቱ ላይ ጥያቄ ካለ ከኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄዎትን በ Google meeting ማስ- ማቅረብ በቃ።
ይችላሉ።
እሺ እሺ በቃ እሺ።
ለመዘግቦት ትንሽ ጥያቄ ነው።
እ፣ እስቲ ተ- መመዝገቡ መዝግቢኝ፣ ግን እንትን ትንሽ ላው- ላውራበትና ችግር የለውም። እሺ፣ ችግር የለውም። እሺ፣ እሺ እሺ እሺ፣ thank you።
መልካም